ሀ-
ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን ሰላም መንግ- መንግስቱ ቀለም ቅብ
አቤት እ፣ ከ We Plus Solution ድርጅት ነው የምደውለው።
ከምን We Plus Solution
እሺ እ፣ We Plus Solution provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር። አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩት።
ነው እንዴ እሺ አ- እንዲሁም We Plus Solution የ user ሚድ መተግበሪያ አለ። እሱን አውርደህ የምትሰጣቸውን አገልግሎቶችን መመልከት ትችላለህ። እ፣ okay እንዲሁም የተለያዩ አገልግሎቶች አሉ። ትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም yeah ከሶስት መቶ አርባ ዘጠኝ በላይ game ኦችም አሉ። እነሱን መገልገል ትችላለህ።
okay thank you እሺ፣ እናመሰግናለን። መልካም የስራ ቀን ይሆንልህ።
ለሁላችሁ